ሄሎ ሄሎ እንዴት ነክ?
እግዚአብሔር ይመስገን።
አሁን እንትን በ text እያወራህ ነበር።
Okay የባጃጆች አዎ
አዎ፣ እንዴት የት ናቸው?
አካባቢ ደህና ነህ? እ?
እኔ ያለሁት ሐዋሳ ነው ያለሁት።
እሺ ያው ሐዋሳ agent አለ።
አዎ ምን ማወቅ ፈለግኩ መሰለሽ እ፣ እ።
አንደኛ ነገር ከባንክ ጋር ማመቻቸታችሁን አዎ እ፣ ዋጋው ስንት እንደሆነ
እሺ አሁን እኛ እስካሁን በባንክ አይደለም በ cash ነው እየሰራን ያለ- ያለ ነው፣ ግን Okay፣ ይመቻቻል እየተባለ ነው። ግን process ላይ ነው፣ አላለቀም።
ገና ዋጋ ደግሞ እ፣ አዎ እ፣ እ፣ ዋጋ ደግሞ ከሐዋሳ አ፣ agent ኦች ጋር ነው የምታወራው። እኛ ጋ- እኛ አሁን በጅምላ ነው እንትን የምናከፋፈለው ወደ እነሱ agent ኦቹ።
የምታካፍሉት እ፣ አዎ እነሱ ናቸው እንትን ዋጋ ነው የሚያውቁት።
በቃ ጥሩ። እንደዛ ከሆነ እሺ፣ እዚህ አወራለሁ ያለውን ስለዚህ የሐዋሳ agent እንትን ስልክ አልክ ከዚህ በፊት ልከንልሃል እንዴ?
አይ አላካችሁልኝም።
እሺ ልክልልና ታወራለክ።
እ፣ እ፣ እሺ። ግን ስለ እ፣ ዋ- ይሄ ባንኩ ካልተመቻቸ ግን ያው ያለኝ ሂሳብ ትንሽ ስለሆነ አዎ afford ማድረግ የሚችል አይመስለኝም። Actually ያው ዞሮ ዞሮ የእናንተ ዋጋ ከሰባት መቶ ሺህ ብር በላይ አይደለ?
ንገራቸውና ለእነሱ ማለት ነው አዎ እነሱ የሆ- እንትን ሊያመቻቹልክ ይችላሉ።
ነው በቃ እንደዛ ከሆነ ጥሩ።
እ፣ ደግሞ ወይም ደግሞ ካላመቻቹም ደግሞ አሁን እየተመቻቸ ሲሆን ስለሆነ አዎ አዎ ሲመቻች ይደውሉልሃል። ግን በቃ ጥሩ።
ሆኖም ቀረ ስልካቸው ግን አላችሁልኝ።
አናግራቸው።
እሺ የእኔ እናት እሺ እሺ መልካም ቀን።
እሺ፣ ሰላም ወይ